ጤና ይስጥልኝ።
አብሮ ይስጥልን።
Caring International Medicine ነው።
አዎ
እሺ፣ ከ ArifPay ነው የምደውለው።
እሺ
ምናልባት POS machine ኣችን ላይ ያጋጠሙት ችግር ካለ ለመጠየቅ ነበረ።
ምን ላይ አንቺ ይቅርታ።
POS machine ArifPay POS machine ላይ አይ ምንም ያው ምንም ነገር የለም
እየሰራ ነው። ምንም ችግር የለውም።
እየሰራ ነው። አዎ እሺ፣ ችግር ካጋጠሙ ዘጠና ሶስት ዘጠና አምስት ላይ ደውለው እኛ ማናገር ይችላሉ። መልካም ቀን ይዋሉ እሺ፣ እንቺ አመሰግናለሁ።